እንዴት ቤት ረዴት ነው የሚለው
ሰላም ነው ሰላም ነው።
እኮ አንድ መቶ ሀምሳ ብር ድቦስ ነበረ ማታ እስካሁን ነው የለም።
እሺ እየተስተካከለ ነው። ሲስተም እያስተካከሉ ስለሆነ ነው። እሺ
እ ዛሬ ማታ እስካሁን ነው የተስተካከለ አላወቅኩኝም እሱን
እ
አላወቅኩኝም እሱን
ለምን ይገባላችኋል ተብለ ብለውናል፣ ግን አላወቅኩም መች እንደሚያስገቡ system ስላስቸገራቸው ነው።
እንደ ጨዋታ ነው ወይ ስራ ነው እንጂ
ቻፓዎች ጋር እስኪ ደውልላቸው፣
እ ቻፓዎች ጋር ደውልላቸው።